ጤና ይስጥልኝ። አሪፍ ነኝ። ማለት የማቆም ልርዳዎች አሪፍ ናቸው።
አዎ
ባለፈው ለጊዜ ሪፖርት ያደርገው ነበር፣ ግን እስካሁን እኮ ብሬ አልተመለስም። ምን ሆናቸው?
ደንበኛችሁ ማን ልበል? የእርስዎን ስም ወይም ያስመዘገቡበት ስሙ ተካለኝ አስ- ተካለኝ አስፋው። የሪፖርት አድርጌው ስልክ ቁጥር ግን ይሄ አያዘኝም።
መስመር ላይ ያሉ ደንበኛችን አቤት ሄሎ